ጤና ይስጥልኝ sister።
አብሬ ስለምን እንዳውት እ፣ ትናንትና ወደ አፍሮ ቤት deposit አድርጌ ነበረ በቻፓ ከቴሌ ብር ላይ እሺ፣ ስልክ ቁጥር ልስጦት ነው
እ?
ስልክ ቁጥር ልስጦትና ቴሌግራም ላይ ያዋሉ
ስልክ ቁጥር ዘጠኝ ስልሳ አዎ፣ ስልክ ቁጥር ልስጦትና የኛን የቢሮ ቴሌግራም ላይ ያዋሉ እሺ ዜሮ ዘጠኝ ስልሳ
እ፣ እሺ ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት አዎ
እሺ አመሰግናለሁ።